ሄሎ
ሄሎ አቤት ጣና ስትልኝ እኔ ነው አብሮች ስለንፋስ
አለን ስልካችሁን እዚህ እንትን ላይ አግኝቼ ነው ዩቲዩብ ላይ እሺ ቲክቶክ ላይ ነው?
እ አ ቲክቶክ ላይ ማለት ነው።
እሺ ችግር የለም።
እ እንትን ምንድነው ዶልፊን አላችሁ እንዴ? እንትኑ ምንድነው ይሄ የሰው ሳይሆን ባሉ
በባል ዶልፊን እ በትዌልቲን ያለን በትዌልቲን እንትን አዎ ገባኝ ገባኝ። አይ ስል ሞዴል ነው ሁለት ሺህ ሁለት
ሁለት ሺህ ሁለት ባንክ እናመቻቻለን ትላላችሁ። ሀፍ አዎ፣ ነው ባንክ ወይስ ይመቻቻል።
ሀፍ ነው ባንክ?
አዎ፣ ባንክ ሀፍ- ይመቻ- ይወጣልዎታል።
እሺ ስንት እ ይባላል? ለምሳሌ ሁለት ሺህ ሁለት አንድ ነጥብ ዘጠኝ
አንድ ነጥብ ዘጠኝ ነገ ትሰራላችሁ እንዴ?
እንሰራለን። አቤት ፓስተር አደባባይ ምኑ ጋ ነው? ፓሁን አደባባይ አውቀዋለሁ።
ፊት ለፊት
አደባባይ ግን ፊት ሲመጡ ለፊት።
ይደውሉልን። መኪናውን አስተካክለን እንድንጠብቆት ሲመጡ ይደውሉልን።
እሺ branch እደውልልሻለሁ።
ስራለን ማለት ነው። ሶስት branch ስለሆነ የትኛው branch እንደሚገኝ አስተካክለን እንድንነግሮት ማለት ነው።
እሺ እደውላለሁ ቀድሜ። እሺ እሺ አባት፣ እሺ አመሰግናለሁ።
እሺ መልካም እሺ